Hello ድምፅሽ ትንሽ አይሰማም።
ዘጠኝ ጨዋታ እና ከዛ በላይ ነው ባኮ የምንለብዳው። ከዛ በአጠቃላይ odd ደግሞ ሀያ እና ከዛ በላይ መሆን አለበት።
እንትን ነው withdraw አለ። ከስንት ጀምሮ ነው የሚቻለው?
ከመቶ ብር ጀምሮ ከመቶ ብር ጀምሮ ነው withdraw የሚቻለው። Okay። እና ያስገባሁትን መልሽ መውጣት አልችልም እንዴ?
አይችሉም።
እንዴት?
መጫወት እንጂ deposit ያደረጉትን ገንዘብ ማውጣት አይችሉም።
Okay። Aviator ተጫውቼበት ማውጣት እችላለሁ? አ?
ካገኙ ከበሉ ማውጣት ይችላሉ። ካለበለዚያ ግን መጫወት ነው ይችላል።
ነው okay። በሙሉ በመቶ ብር ነው መጫወት ያለብኝ። መቶውን ለማውጣት መልሽ
ተጫውቶ ካሸነፉ ማውጣት ይችላሉ። ከዛ ውጭ ግን deposit ያደረጉትን ገንዘብ ማውጣት አይችሉም ደንበኞች።
Okay። እሺ፣ እሺ።